ምልክቴ ነው ከቀስም ማምለጫዬ መስቀል ክብሬ ነው ከክፉ መውጫዬ ምልክቴ ነው ከቀስም ማምለጫዬ መስቀል ክብሬ ነው ከክፉ መውጫዬ የእባወራስ ሚቀጠቀጥበት በመስቀል ቤዛነት መርገም ተሻረበት። ሰው በእፀ መስቀል ከእግዚአብሔር ታረቀ። የምሕረት ቀን ወጣ መከራው ራቀ። ጠላት ተቸገረ፣ ጨለማው ተሻረ። ደሙን አፈሰሰ ስጋውን ቆረሰ። ምልክቴ ነው ከቀስ ማምለጫዬ መስቀል ክብሬ ነው ከክፉ መውጫዬ ፊቴን ሰውነቴን በእርሷ ማትባለው በልቤ አትሜ ባንገት ያስረዋለው። አይሁድ በሚክዱት እኔ ግን አምኜ እግሩ ለቆመበት እሰግዳለው ድኜ። እስረኛ ተፈታ፣ ከሳሹ ተረታ፣ ሞትን ገደለልን በሩን ከፈተልን። ምልክቴ ነው ከቀስ ማምለጫዬ መስቀል ክብሬ ነው ከክፉ መውጫዬ የቤዛ ክርስቶስ የክብሩ ዙፋን ነው። በእምነት የሚያጸና በስሙ ላመነው የቅድስና የሕይወት ማህተብ መስቀል ትምክህት ነው እስከ ዘለዓለም። ፍቅሩን ገለጠልን ነፍሱን ለእኛ ሰጠ። እንባችን ታበሰ ጸጋ ተለበሰ። ምልክቴ ነው ከቀስ ማምለጫዬ መስቀል ክብሬ ነው ከክፉ መውጫዬ ፊቴን ሰውነቴን በእርሷ ማትባለው በልቤ አትሜ ባንገት ያስረዋለው። አይሁድ በሚክዱት እኔ ግን አምኜ እግሩ ለቆመበት እሰግዳለው ድኜ። እስረኛ ተፈታ፣ ከሳሹ ተረታ፣ ሞትን ገደለልን በሩን ከፈተልን። ምልክቴ ነው ከቀስ ማምለጫዬ መስቀል ክብሬ ነው ከክፉ መውጫዬ። ምልክቴ ነው ከቀስ ማምለጫዬ መስቀል ክብሬ ነው ከክፉ መውጫዬ